አቤት ሰላም ካንስል ካንችል አይደለም
ኦኬ። እና ሉሰሪ ወይ
አንተ ዝም ብለውህ ነው አዎ፣ አልተዘም አትያዝን ያለችኝ ማታዝን
እሺ አቅርብልኝ
ልሷን እሺ
ሌላ ሌላ ቻናል ልቡ ሌላው ቻናል ይለቡ እሺ ከቢር በኦርደር በኦርደር ነበር ሰማንያ ስድስት ሰባ ስምንት አስር ኦርደር አለ እየተቀበልኩሽ ነው የዘጋው ስልክ ዘግቶብን እኮ ነው እየተቀበልኩሽ ሌላ ኦኬ እሺ አልነገርሽኝም ጭራ ደንደር አልነገርሽኝም ጭራ አልሰራም ምክንያቱም ቴክስትም የለም ሌላ
ሄሎ ሄሎ
ሌላው እሺ በቃ
ሄሎ ሌላው ሀቢብ ደውልልኝ አቤት አቤት እ እ